አልባኮምለዶ
ቴሌብር ተቆሞ ነው እንዴ ወይስ update እየሆነ ነው?
system update እየሆነ ስለሆነ ነው። በትዕግስት ይጠብቁን ደንበኛችን።
እስከ ስንት ሰዓት ይቆያል ወይስ ነገ?
እ ሰዓቱንም ጊዜውንም እርግጠኛ መሆን አንችልም፣ ግን ይጠብቁ።
እሺ በቃ bonus ኡ በ HelloCash ይቀንሳል እንዴ ወይስ እንደነበረው ነው?
ማለት
እ ስናስገባ የሚሰጠን ቦነስ ማለት ነው። register አ- bonus register አድርገው ምን ያህል percent ነው ቦነስ?
የመጀመሪያ register ላይ ነው ቦነሱ ወይስ ምንድን ነው? አልገባኝም ጥያቄዎት።
መጀመሪያ register ላይ
በመጀመሪያ register መቶ percent ነው መቶ percent ነው አልቀነሰም።
deposit ሲያደርጉ ማለት ነው።
deposit እናደርግ። እሺ ሶስት ሺህ ስናስገባ ሶስት ሺህ ማለት ነው።
እስከ ሶስት ሺህ ድረስ ይቻላል።
እሺ በቃ አመሰግናለሁ።
እሺ መልካም ቀን።